ሰላም ጤና ይስጥልን።
hello ሰላም ጤና ይስጥልን።
ስለ ወጌሻ አንዳንድ መረጃዎች ማግኘት ፈልጌ ነበር።
ማን ልበል ከየት ነው? ማን ልበል ከየት ነው?
ማርያማዊት።
ማርያማዊት ከየት ነው?
እሺ የአምሳኛው እም?
ማርያማዊት ማ ማርያማዊት ስመኝ
ስመኝ አ
OK። ስልክ ቁጥር 09 ዜሮ ዘጠኝ
እህ፣ አርባ ሁለት
እሺ ሰማንያ ሰባት
87 ሰማንያ ስድስት
86 ሰላሳ ስድስት
30 ስድስት
OK። እሺ የት አካባቢ ነው ከአዲስ አበባ?
ሳሪ
ማስታወቂያውን ምን ላይ ነው ያዩት?
ዩቲዩብ
እ፣ ኦንላይን ላይ ነው መማር የፈለጉት ወይስ በአካል ነው?
በአካል
OK በአካል ከሆነ እ፣ ኮርሱ እ፣ የሚወስ- የሚፈጅበት ጊዜ ሶስት ወር ነው። እ፣ በሳምንት ሶስት ቀን class አለ። ከአያት ተስፉ ሲኒማ ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል እሺ እ፣ በ credit hour ሀያ credit hour ነው ጠቅላላ ኮርሱ ያለው።
okay
እህም፣ እ፣ በአንድ ክሬዲት አወር ሰባት መቶ ሀምሳ ብር ነው። ነገር ግን ከየካቲት እ፣ እስከ የካቲት ሀያ አምስት ድረስ discount አለ ሰላሳ አራት percent ማለት ነው።
እሺ
እ፣ ይሄ ማለት አምስት መቶ ለ credit hour ነው የሚሆነው። አስር ሺህ ብር ብቻ ነው ለሶስት ወር ክፍያ ማለት ነው።
እሺ
እሺ እሺ አመሰግናለሁ።
እሺ መቤት